ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውልዎት።
እሺ ቺፕቺፕን እየተጠቀሙ ነው አይደለ?
አዎ እሺ ሲስተሙ ላይ ያስቸገሩት ነገር አለ? fail ያደርግቦታል?
እ፣ የሆነ የሆነ ጊዜ ላይ ብዙ ሰው ሲያዝ አሁን ለምሳሌ next week ላይ ማዘዝ ስንጀምር አዎ።
የሆነ የሆነ ጊዜ ላይ fail ያደርጋል።
ምን join አያስደርግም ነው?
ረጅም ሰዓት እንትን ያደርጋል እየተሽከረከረ የ text time Okay ሲስተሙ order ስታደርግ ሲስተሙ አዎ አዎ።
Okay፣ እሺ እንጂ ሌላ ያስቸገሩት ነገር የለም።
አይ የለም።
እሺ check ለማድረግ ነበር። እናመሰግናለን።
እሺ እሺ መልካም ቀን።